ጤና ይስጥልኝ። ሰላም ሆኖ ስራ ከሚገባ
ዳስል መሬት እንዴት ዋላችሁ?
እግዚአብሔር ይመስገን።
የቅርሳ መሬት ኦክሲጅን ሰርቪስ እናንተ ጋር ማግኘት ይቻላል እንዴ? ታከራያላችሁ? ምናልባት
አይ ኦክሲጅን አናገራኝ አምቡላንስ እ?
አምቡላንስ ኮምፓኒ ነው ትራንስፖርቴሽን አምቡላንስ ብቻ ነው? ኦኬ እሺ፣ እሺ። አይ ምናልባት ካለ እናንተ ጋር ምናልባት ብዬ ነው። ባለፈው አምቡላንስ ለምትጠቀሙ ነው።
አይ አምቡላንስ አናገራኝ ትራንስፖርት እሺ፣ እሺ። ቴንኪው መሬት። እግዚአብሔር ይስጥልኝ።
ችግር የለም።
እሺ